Hello Hello አቤት።
እዩም እዚህ እሺ
ሙጫ ላይ ያለኝ እኔ የአራት አመት ልጅ ናት። እሷ እንትን ማስበዝ እንችላል?
በቢያ- ሌላ እ?
ሰው ትልቅ ሰው ነው ማስመዝገብ የሚችለው። እሺ ሌላ ሰው እ, እና
ከአምስት አመት በታች ይቻላል ብለሽኛል ነበር።
እኮ እሱም ሆኖ ራሳችሁ ሳይሆን የምትደውሉት እናት ወይ አባት ወይ ደግሞ ሌላ ጎረቤት ቤተሰብ ነው ደውሎ የሚያስመዘግበው ትልቅ ሰው ማለት ነው
ኧረ እናትና አባታችን እኮ የለሁም።
እኮ። ስለዚህ ለሌላ ሰው አሳውቁና መመዝገብ የምትፈልጉ ከሆነ ሌላ ሰው ይደውልልን።
ስለሞቱብን ነው።
ሌላ ጎረቤት ካለ ወይም ቤተሰብ ካለ
ኧረ እነሱ ሙጫ ይደውሉልን።
ስችን ኧረ
እሺ በቃ እንደዛ ከሆነ አይቻልም።
እሺ፣ ብር ላኪልኝ መከር
እ፣ እንደሱ አይቻልም። እሺ
እሺ፣ የአስር ብር ካርድ ይበቃኛል።